ምን ድርጅቱ ታውቋለህ? የለው እና ሰው ደውዬልሽ ነበር።
እሺ ንገሪኝ።
አዎ አዲስ ነው። ስምና ስልክ ቁጥር ብቻ ነው ቀይር ነው አልተጠቀምንበትም። እና ከዚህ በፊት ኑና ውሰዱ ተብሎ ነበር አሉ።
okay አዲስ ማሽን ነው።
አዎ
እሺ እ ቲን ነምበር ትነግሪኛለሽ?
ዜሮ የደረሰው ዜሮ ዜሮ አዲስ ዜሮ ማሽን ነው።
አዎ ስምና እና?
ስልክ እ ስምና ምንድን ነው የተቀየረው?
ስልክ ቁጥር ስልክ ቁጥር እሺ ስምና ስልክ ቁጥር ማለት ነው።
አዎ፣ አዎ፣ ራሳችሁ ናችሁ ይዛችሁ መጥታችሁ ያስገባችሁት ማሽኑ?
ይመስለኛል። አዎ እሺ በቃ ንገሪኝ። እሺ ቲን ነምበር ዜሮ ዜሮ
ሁለት ዜሮ ዜሮ ሀያ- እ ሀያ አምስት ሀያ አምስት አራት ሀያ አራት ስልሳ ሶስት ሀያ አራት
ስልሳ ሶስት ሀያ አራት አዎ እሺ ሁለት ዜሮ ሀያ አምስት ሀያ አራት ስልሳ ሶስት ሀያ አራት አዎ አዎ እሺ በቃ check አድርጌ እደውልልሻለሁ።
እሺ ካልሆነ ትደውይልኛለሽ።
እሺ መንገድ ላይ ገና እየመጣሁ ስለሆነ ደውዪ እሺ